መስቀልም Best Bet እባክዎ ምን ልርዳዎት?
ደውዬ ነበረ የሆነ withdraw የተደረገ ብር ነበር እና አልደረሰም።
withdraw የተደረገ
አዎ withdraw እሺ፣ የደወልክበት ነው የ Best Bet ቁጥር? እሺ፣ አንዴ ጠብቀኝ። ስንት ብር ነበረ?
አምስት መቶ
መቼ? ዛሬ ነው?
ትናንት ነው።
ትላንትና። እሺ። አምስት መቶ ብር ነው ያልከኝ?
አዎ
እም፣ አዎ processing እያለ ነው። ይገባልሃል። እሺ